እንትና ጋር መሳይ ጋር እየደወልኩ
ሄሎ ም- ም- ሳልጨርስ ወይ።
ሳልብል ዝግት ያደረክብኝ እ- እ፣ እና ጨርስ ደግሞ ነው እሱ።
ምንድን ነው መሰለ ደግሞ እንትኑ የሞባይል ካርድ ምንድን ነው
ሀብቱ ነው የሚጠይቀው እሱን እ?
ሀብቱ ነው እኛ ጋር አልተጠየቀም እስካሁን።
እስካሁን ያው እኛ ጊዜ ጠያቂ ሲጠይቅልን አለ እኛ ምንገዛ ሰው ሀብት ነው መጠየቅ ያለበት አሁን በአዲሱ በፊት ጠቅላላ አገልግሎት ነበረ። አሁን ስራ ወደ ሰው ሀብት ዞሮ ነው የሚጠይቁት እነሱ ናቸው። ያው እኛ መጠየቃ ሲመጣ እንገዛለን። ዞሮ ዞሮ አስራ አምስት አስራ ስድስት ዛሬ በጀት ያው ወይንሽ ስለተሰጠ- እየተረዳሽኝ ነው።
እም።
ሰው ሀብት ወይ ደግሞ የሚ- የሚ- የሚጠይቅ ክፍል ሲያቀርብ እኛ ግዢ እንፈጽማለን።
በቃ ለትግሉ ልንገሮሽ እስካሁን እሺ፣ አልደረሰንም ነው እያልኩ ያለው።
እሺ እሺ